Hello Hello ሰላም ጤና ይስጥልን።
አብሮ ይስጥልኝ።
ምስራቅ ከጅብጅብ ነበር የምንደውለው። Orange አዘው አልደረሰኝም ብለው ነበርና ዛሬ ገባ አመጡልኝ ቅድም።
ተረከቡ ዛሬ።
አዎ አዎ።
እሺ እሺ፣ እሺ፣ እናመሰግናለን። መልካም ምሽት።
አመሰግናለሁ። አቮካዶ አለኝ ነገ ይደርሳል። ነገ ነበር deadline ኡ።
እስኪ ቆይ አንዴ ብዬ ከነገ ይመጣሉ።
በዚህ ቁጥሮት ነው order ያደረጉት አቮካዶ።
አዎ።
ይቅርታ አንዴ መስመር ላይ ጥ- እሺ፣ ችግር የለም። እሺ አባቴ አቮካዶት በአምስት ነው የሚወጣው። ያ ማለት ማክሰኞ ማለት ነው። ዛሬ ነው አይደል order ያደረጉት?
ይቅርታ፣ ፓፓያ ማለት ዶሮ አባዬ ነው። እሺ።
ቲማቲሙ ነገ መሰለኝ ሀያ አራት ሰዓት መሰለኝ ቲማቲም አልችልም።
እ፣ ፓፓያ ዛሬ።
ልክ ነው ልክ ነው። ፓፓያው ነገ ነው የሚወጣው።
ቲማቲሙ ሲ ሀያ አራት ሰዓት አይደል ይሄ ቅድም order አድርጌ ቲማቲሞትም ነገ በአንድ ነው የሚወጣው።
አንድ ላይ መጣ።
አዎ እሺ እሺ ነገ ይወጣል።
እደራለሁ።
መልካም ምሽት።
እሺ።